ሌላው
ጤና ይስጥልኝ።
አቤት። እግዚአብሔር ይመስገን።
ከ Arif Pay ነው የምንደውለውት ማለት ይባላለሁ።
ከየት
Arif Pay
አልገባኝም።
Arif ወይ Pay ምን ደረጃ?
የገንዘብ ማስተላለፊያ መንገድ ነው።
እሺ
ከዚህ በፊት ምናልባት ከ betting ላይ ወጪ ወይ ገቢ አድርገው ከነበረ እ ያኔ ተጠቅመውት ሊሆን ይችላል የ Arif Pay ን system።
እ- እሺ እሺ እሺ ዛሬ ደወልልዎት አሪፍ ቤ የጥሪ ማዕከል አገልግሎት ላይ ያሉትን አስተያየት ለመቀበል ነው። የተወሰነ ጊዜ ይኖሮታል?
ይህ አሁን ስራ ላይ- ስራ ላይ ነኝ።
እሺ፣ ያችን በሌላ ጊዜ እንደውልዎታለን። እናመሰግናለን። እሺ መልካም ቀን።